ጤና ይስጥልኝ ሪፖርት ነው ባኮምለዳ
እንትን ትራንዛክሽን ሁሉ ስፖርት እንትን እኮ ቴሌብር ሲቪ ብሮች ጠፍተዋል።
ምን አለኝ?
ሁሉ ስፖርት ቴሌብር ሲቪ ብሮች ጠፍተዋል። ዲፖዚት ማድረግ የምናደርጋቸው ቴክኒካል የሆነ ችግር ገጥሞን ነው። አሁን በምነግሮት መሰረት deposit ማድረግ ይችላሉ። ቁጥር ሰጦታለሁ።
እሺ፣ በዛ ቁጥር ማድረግ ይችላሉ።
እሺ፣
ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት እሺ አዎ ፍትሐ- ፍትሐምራት ማርዬ ነው የሚለው።
እሺ እሺ ወደዚህ ያስተላልፉና ደረሰኙን በቴሌግራም ይልኩልናል።
እሺ እሺ ቁጥር የያዙ የኛን የቴሌግራም
እ የነው እዛ አለ ሀያ ስምንት ነው መጨረሻው ሀያ ስምንት ዘጠና አንድ ሀያ ሁለት ሰላሳ አምስት
የእኛን የቴሌግራም ቁጥር የያዙ
እሺ እሺ ዜሮ ዘጠኝ ሰባ ስምንት
እሺ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
እሺ እሺ በቃ ታንኪ እሺ እሺ